ጤና ይስጥልኝ ሁሉ ስፖርት ባኮ የምንረዳው
አሁን የሰጠኝሽን ስልክ እንትን አድርጌው ነበር ግን እንትኑ ቴሌግራም ላይ አልመጣልኝም።
እሺ አንድ ጊዜ ጠብቁኝ። ቴሌግራም የእርስዎን ስልክ ይንገሩኝ። ዜሮ ዘጠኝ
ሀያ ዘጠኝ እሺ በዚህኛው ነው የሚጠቀሙት ቴሌግራም?
አዎ
hi ብዮታለሁ።
እሺ ሊያው እሺ
ቆይ አንድ ጊዜ
አዎ ጎይቶም ነው?
ገብቶልኝ ጎይቶም አብርሃ አዎ እሺ ጎይቶም ወልደ እንደዛ ይላል።
አብርሃ አዎ እዚህ ላይ ጎይቶም ልኬልሻለሁ።
አብርሃ ነው የሚለው። እሺ እሺ ችግር የለውም ወልደ አብርሃ ነው ልኬልሻለሁ check አድርጊ